ሄሎ
ሄሎ ወይ ሀሴት ነኝ።
ሀሴት ደህና ነሽ? አ?
ደህና ነኝ።
እሺ ደህና ዋናው ደህና እሺ። ኧረ አስር ስልሳ ሰባት እሺ
pin አድርጊው። አርባ አምስት ነው የሚቆጥረው። የሚሄደው መስቀል ፍላወር ነው።
ምን ብሎ ነው የገባው?
መስቀል ፍላወር ነው የሚለው። እኔ ነግሬሽ ነበረ አላደረግሽም ሲል ለዛ ነው። አ?
ማነ ፍቃደ
ፍቃደ ልክ ነው። ቼክ አድርጌልሃለሁ። እሺ እንዴ መስቀል ፍላወር አርባ አምስት ብር ረሰ አዎ፣ ሁለት ኦርደር አይደለ የነገርከኝ? ሁለቱም ልክ ነው። አንዱ ሰላሳ አምስት አንዱ አርባ አምስት ብር።
የማው ግን ይሄ እኮ መስቀል ፍላወር ነው የሚሄደው። አርባ አምስት ብር ወሎ ሰፈር ቦታ እኮ ነው ቀይሯል?
መስቀል ፍላወር ነው የሚሄደው። ቼክ አድርጊው።
ከጂ በርገር የት መስቀል ፍሎ አዶት
አዎ ና ከዚህ ሆቴል ገባ ብሎ አዎ check አድርጊውና customer ላስጠይቅልህ። ቆይ አንዴ pin pin የ customer ኡ pin ያለው ቅርብ ነው ማለት ነው።
አዎ፣ እኔ customer አሁን- ላስጠይቅልህ ጠይቂው። አውርቼዋለሁ። ማንት location ኡ የሚያሳየው ጋር ነው እሱም የነገረኝ።
ያለ
አዎ መስቀል ፍላወር አንዴ አንዴ እሺ ላስጠይቀው። እሺ ቻው።